hello ጤና ይስጥልኝ።
አቤት።
እሺ ወይዘሮ አዜብ እም፣ እሺ ከፍሊንትስቶን ሆምስ ነው የደወልኩሎት።
እ እ ከፍሊንትስቶን ሆምስ ነው የደወልኩት።
እሺ እ፣ ደውለው ነበር ከዚህ በፊት ስለ አክሲዮን አውርተን ነበረ ከእርሶ መቼ?
ጋር ከዚህ በፊት ደውለውልን ነበረ ስለ አክሲዮን አዎ።
እንደዚሁ አውርተን ነበረ።
አዎ አዎ አዎ።
በዚህ በሁለት ሺ አስራ አምስት መጨረሻ አዎ እዛው አካባቢ አዎ።
ገደማ ነው። ያው ምን አሰቡ ለማስታወስ ነው የደወልነው ለዛ ነው።
አሁን አዎ እኔ አሁን ለቅሶ ላይ ነኝ እና እሺ ሌላ ጊዜ ይቅርታ በዚህ በጣም ስልክ ቁ- ምን ችግር በዚህ ቁጥር እደውልልሃለሁ።
መልካም መልካም ይቅርታ በጣም እሺ እሺ፣ እሺ፣ ምንም እግዚአብሔር አልፈልግም።
ያጽናችሁ። እሺ አሜን፣ አሜን።